ጤና ይስጥልኝ ባባ።
ጤና ይስጥልኝ።
አብረሽ ሰላም እንዴት አረፈድሽ? ሰላም ነው።
እግዚአብሔር እናቴ መኪና ልዋጭ ፈልጌ
አዎ ይቻ- ይችላሉ።
እንትን እኔ ያለችኝ ቤልታ ያሪስ ሁለት ሺህ አስር ሞዴል ናት። እናንተ አንቺ ቤት ታያለሽ በባንክ ነች።
በባንክ የሚሰጥ መኪናም አላችሁ አይደለ?
አዎ
እኮ እሱን ቀይሬ በባንክ አመቻችታችሁልኝ ገንዘብ እንዲኖረኝ ጄሪያ ፈልጌ ነው።
እኮ ይ- ማለት ቤልታውን ቀይረንሎት አ
እሺ ቤልታ ሁለት ሺህ ምናሉ እ ምናሉ ቤልታ ሁለት ሺህ አስር ናት የኔ።
እኮ እርሶ ምን አይነት መኪና ነው እንድናመቻችሎት የሚፈልጉት?
ምን ረከስ ያለ መኪና ምን ምን ምንድን ነው ያላችሁ?
እኛ አለን፣ ሁሉም መኪኖች አሉ። በቃ እንደ እንደዛ ከሆነ በአካል መምጣት አሉ ወይ ፓስተር ነው?
branch ወይ መስቀል ፍላወር branch ኣችን ላይ መስቀል ፍላወር branch አላችሁ?
መስቀል ፍላወር ወይም ፓስተር መስቀል ፍላወር ይመቸኛል። እሺ በቃ መስቀል ፍላወር ናዝራ ሆቴልን ያውቁታል አይደል?
ናዝራ ሆቴል አዎ።
ትንሽ ወደ ላይ ሲወጡ U-turn አለ፣ በስተቀኝ በኩል ይገባሉ።
ምንድን ነው የሚባለው ስሙ የመኪ- ድርጅቱ ስም አለው?
አውቶሊንክስ ሞተር